ጤናችን ዋሽንግተን የህክምና ማዕከል።
አይ ሰላም ነው።
ሰላም እግዚአብሔር ይመስገን።
እንዴት ነው? ወረፋ እንትን ለመያዝ ፈልጌ ነበረ። አሁን ህሙማን ነበር ከሚኒሊክ
ምንድን ነበር? የምን ወረፋ ነው?
እ፣ በሽተኛ ናት ልጅቷ፣ አሟት ማለት ነው።
ገብቶኛል። እ፣ ዶክተር ጋር ለመግባት ፈልገው ነው?
አዎ ዶክተር ጋር ለመግባት እ፣ ስንት ሰዓት ቀጠሮ ወረፋ እያዝልኝ እና ደግሞ ያው መንጣት ስለማትችል የትራንስፖርት አገልግሎት ካለ እንዲረዱኝ ነበረ።
አምቡላንስ እንዲላክለውት ፈልገው።
አዎ አምቡላንስ እንዲላክልኝ ፈልጌ።
እሺ እሺ፣ ቆይ አንዴ ቁጥሮትን ልውሰድና ላስተላልፍልዎት፣ እዛ ይደወልልዎታል።
እሺ እሺ፣ ከአምቡላንስ በቃ ክፍላችን ይደወልልዎታል።
እሺ፣ ቁጥሮት እጠብቃለሁ።
ቁጥሮት ይሄ ነው እየደወሉበት ነው።
አዎ አዎ፣ ይሄ ነው።
በቃ ከአምቡላንስ ክፍል ይደወልለታል። እነሱ ጋር contact አድርገው ይመጣሉ።
እሺ እሺ እሺ።